ጤና ይስጥልኝ እባላለሁ። ምን ልርዳው?
verify ነው የደወልኩት።
እሺ hello።
አሁን በደወሉ ስልክ ላይ የተመዘገቡት?
አዎ።
እሺ አንዴ መስመር ላይ ጠብቁኝ።
እሺ።
ወንደሰን አይደለም?
አዎ።
እሺ በ reception እና ሽያጭ ነው የተመዘገቡትኝ። ስለዚህ verify የምናደርግለት ቢሮችን በአካል መጥተው ሲመዘገቡ ነው እና OK።
በእርስዎ የስራ ዘርፍ ጥሪ በሚኖር ሰዓቴ እ፣ ደውለን አዎ።
የምናሳውቆት ይሆናል።
ጥሩ።
ሌላው የቴሌግራም ቻናል አለን። ቻናሉ እንዲቀላቀሉ link እልክልዎታለሁ።
እሺ።
እሺ መልካም ቀን።
አመሰግናለሁ።